አቤት ሄሎ አበጋ ሰላም ነው?
እግዚአብሔር ይመስገን።
ኢንስታሌሽን ተሰርቶ ነው ምንድን ነው አልገባኝም።
አዎ ቆይ እንትኑ እቺ ራን ራ- ራኔሮ አለች አ
አ
ራኔሮ ናት አላነብ ያለች እቺኛዋ ነች እቺ የምትሰጠው አይ የላይኛዋ የላይኛዋ እሷ የጠፋች ነበረች ላይ ነበረች የላይኛዋ አዎ።
ጠፍቶ አዎ፣ እቺኛዋ እሷ። አዎ አልሰራችልህም?
አዎ እሺ እንትን የምለው እኮ shop ላይ ነው አይደለ? አብነት ሐዋሳ የምለው shop ላይ አዎ አዎ አብነት እዛ ላይ አዋሳ አንድ አንዷ አዎ አብነት ሐዋሳ አንድ keno ነው አይደለ?
አዎ አዎ keno keno ነው እሺ ሌላ የለም።
ሌላ የለም አዎ።
እሺ እሺ ጥሩ በቃ ይስተካከላል። እሺ በቃ ይስተካከላል። እሺ አበጋ እሺ አባቴ እሺ እሺ